እውነተኛም ፍቅርን ስላገኘሁብህ እስከ ሞትም ታምነ ለእኔ ስለጨከን አሳልፌ ራሴ ላንተው ሰጥቻለሁ። የእኔ ክብር አንተነ ገንዘብ ሆኛል። ክብሬነ ለእኔ ኢየሱስ ሞገሴ ክብሬነ ለእኔ ኢየሱስ ሞገሴ ክብሬነ ለእኔ ኢየሱስ ሞገሴ ክብሬነ ለእኔ ኢየሱስ ሞገሴ ባንተ ገባለው ደግሞም እወጣለው አልፈራም በጭራሽ አይንህን ይዣለው ባንተ ገባለው ደግሞም እወጣለው አልፈራም በጭራሽ ኃይልህን ይዣለው አብሬ ካንተ ጋር ባሳለፍኩት ዘመኔ መቼም አልተጎዳ ስትሆነኝ ወገኔ ሞገስ ግን አልብሰኝ በክብር ስትሰራ ስታከሽፋ ይቻለው የጠላቴን ሴራ እውነተኛን ፍቅር ስላገኘሁብህ እስከ ሞትም ታምነ ለእኔ ስለጨከን አሳልፌ ራሴን ላንተው ሰጥቻለሁ። የኔ ክብር አንተ ነህ፣ ገንዘብ ሆኛለሁ። እውነተኛም ፍቅርን ስላገኘሁብህ እስከ ሞትም ታምነ ለእኔ ስለጨከን አሳልፌ ራሴ ላንተው ሰጥቻለሁ። የእኔ ክብር አንተነ ገንዘብ ሆኛል። ክብሬነ ለእኔ ኢየሱስ ሞገሴ ክብሬነ ለእኔ ኢየሱስ ሞገሴ ክብሬነ ለእኔ ኢየሱስ ሞገሴ ክብሬነ ለእኔ ኢየሱስ ሞገሴ ባንተ ገባለው ደግሞም እወጣለው አልፈራም በጭራሽ ኃይልህን ይዣለው ባንተ ገባለው ደግሞም እወጣለው አልፈራም በጭራሽ ኃይልህን ይዣለው የሰጠኝ ለምልሜ በቤት ጸንቼ አለሁ የኔ ምጣ ዛሬ ባማረ ስፍራ ላይ ባንተ እጅ ወድቃል። ክብርህንም እንዳይ መውጣት መግባቴ በፈቃድ ሆኖ እኖራለሁ ይኸ ሰላም ለኔ ገኖ በአማረ ስፍራ ላይ ወድቃለኝ ባንተ እጅ ድሌ ሆ መግባት መውጣቴም በፈቃድ ሆኖ ኖራለሁ በሰላም ይህ